ሄሎ ሄሎ ሄሎ ሰላም ነሽ? ሰማን ያቆም ራስ ሄሎ
አቤት አቤት፣ አቤት እናት ሰላም ነሽ እንዴ?
እግዚአብሔር ይመስገን አባ።
አዎ እንዴት ነህ?
በእናትሽ ቅዳሜ ቀን በእናትሽ ብር ሳንቲም በትንሽ ድሮ አርጉተ ማለት ነው።
እሺ
እዛ አልገባም እስካሁን። ትናንትና ደወላችሁ ነበረ በቃ ሰዓት ጠብቅ፣ ሁለት ሰዓት ጠብቅ ምናምን ወረራ አደረገ። በእናትህ እናንተ እሺ
እሺ ቁጥር ልነግርህ ነበር እዩ አንዴ እሺ እሺ፣ ነበር አንዴ ሌለ። እሺ ንገረኝ ቁጥር ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ
ሰማንያ አምስት ሰማንያ አምስት ዜሮ አምስት
ሰባ አምስት ነው።
ስልሳ ሰማንያ አምስት አዎ አዎ ስልሳ ሰማንያ አምስት ዜሮ አምስት